ጤና ይስጥልኝ ሚዲያ ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት
ጤና ይስጥልኝ ጤና ይስጥልኝ ትናንት ደውዬ ነበረ የእንትን ልቀይር ብዬ ኮመዲን አልቀይር ብዬ የእናንተ ባለሙያዎች የግድ ማሽን እንትን የሚሉልኝ ያስፈልጉኛል ብዬሽ ይመጣሉ ብለሽኝ ዛሬም እስካሁን ምንም አይነት መልስ አላገኘውም።
እሺ ደንበኛችን አንድ መስመር ላይ ጠብቁኝ በዚህ ስልክ ነበር የደወሉት አዎ check ላድርግልዎት እሺ
እሙ ባርና ሬስቶራንት አዎ ደንበኛችን ተመዝግቦ ወደ ጥገና ክፍል ተልኮሎታል ምናልባት የሚጠገኑ ማሽኖች ለጥገና ቴክኒሽያኖች ለጥገና ወጥተው ሊሆን ስለሚችል ገና ስለሆነ ሰዓቱ ዛሬ ትንሽ ጠብቋቸው
እሺ እሺ ተልኳል ወደ ጥገና ክፍል እሺ እናመሰግናለን እሺ ሌላ የምረዳዎት ነገር አለ እ በፍጹም አመሰግናለሁ እሺ ስለደወሉ እናመሰግናለን አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ መልካም ቀን